ውስጥ ገብተው
እስኪ እባክሽ የሆነ ትኬት check አድርግልኝ እሺ፣ parcel code ኡን ንገሩን።
አስራ ሶስት
ስንት አሉኝ?
አስራ ሶስት እሺ፣
ሰላሳ
እሺ፣ ስልሳ
እሺ።
ሰላሳ አንድ ሰላሳ አንድ አዎ
ሶስት ነው በአራት ጨዋ- በአምስት ጨዋታ
አምስት ጨዋታ አዎ። አስራ ሶስት ሰላሳ ስልሳ ሰላሳ አንድ አይደል?
አዎ አዎ።
እሺ ሌላ አዎ አለ?
አዎ እሺ፣ አስራ ሶስት እሺ፣ አርባ አራት እሺ፣ አስራ ሁለት እሺ።
ስልሳ
ይህም በአራት ጨዋታ ልውስድ ነው።
እሺ አስራ ሶስት እሺ፣
ሰላሳ ስድስት እሺ፣ አርባ ሁለት አርባ ሁለት ሀያ ሁለት
ይህ በሰባት ጨዋታ ልውስድ ነው።
በሰባት አዎ።
okay እሺ እናመሰግናለን እሺ፣ መልካም ቀን።